penicillin işte ben hocam hatırladım.
ሄሎ ሰላም ጤና ይስጥልን።
እሺ ሰላም እንትን ሀያ ሁለት ምኑ ጋር ነበረ መንጻ ላይ ነበር
ከሀያ ሁለት ወደ ኤርናሞል የሚወስደው መንገድ ላይ እ፣ አዲሱ ስቴዲየም ጋር ሳይሻገሩ በፊት ኤጅ ግሬስ ህንጻ የሚል አለ።
ምን ኢንቲግሬሽን አዎ
ከሀያ ሁለት ወደ እንትን ኤድናሞል የሚወስደው መንገድ አዎ
ዘመን ባንክ ጋር ነን አሁን ህብረት ዘመን
እሺ ህብረትና ዘመን ከፊት ለፊት የሆነ ት- ትልቅ ህንጻ የለም ኤጅ ግሬስ የሚል ኬጂ ግሬስ አዎ
እ፣ አዲስ መብራቱን እንሻገራለን አይ አትሻገሩ ሳ- ሳትሻገሩ
okay ሳን- ሳንሻገር አዎ
ዘን- ዘ- ዘኔስት ሆቴል ምናምን የሚል አለ ም- ምን የሚል ኔስት ሆቴል ነው ምናምን
እ፣ እስኪ አካባቢዎቹ ላይ ያሉትን ወይ ሊስትሮች ምናምን ካሉ እስኪ ጠይቋቸው። ፊት ለፊት ላይ ኤጅ ግሬስ የሚል አለ ትልቅ ህንጻ ወይ ደግሞ ግሬስ- አበጋዝ አለ አበጋዝ ሆቴል ጋር እህ፣ አይ አይደለም ማለት ነው። እሺ በቃ መብራቱ ጋር ያለው ህንጻ እ?
መ- መብራቱ ጋር ያለው ህንጻ ከሀያ ሁለት ሲመጡ መብራቱ ጋር ያለው ህንጻ okay ከሀያ ሁለት ስንመጣ መብራቱ ጋር ያለው አዎ፣ ሳንሻገር እሺ
ኤጅ ግሬስ